Hello ሰላም ጤና ይስጥልን።
ኦንላይን ለመማር ነበረ።
ማን ልበል? ስሞትን ልመዝግቦት?
ና
እሺ ስሞትን ማን ልበል?
ሀብታሙ ገንቲ ማን አሉኝ?
ሀብታሙ ገንቲ
ድምጾት አይሰማም፣ ይቅርታ።
ሀብታሙ ገንቲ ሀብታሙ ደምስ ነው።
ሀ- ሀብታሙ በንቲ Hello ይሰማል አሁን። ሀብታሙ ማን አሉ?
በንቲ በንንቲ በል በል በልማል በ- በንንቲ
በልቲ
በንንቲ በንቲ
አ
Okay። እሺ ስልክ ቁጥር እስኪ ንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ አስራ ዘጠኝ አስራ ዘጠኝ ሀያ ሁለት ሀያ ሁለት ሀምሳ ሰባት ሀምሳ ሰባት ዜሮ አንድ
ዜሮ አንድ። እሺ የት አካባቢ ነው የሚኖሩት?
ቡራዩ ወደ አስኮ